እንዴት የብር መረጃ ማታ
ጤና ይስጥልኝ ሰላም ነው
አሁን ተቆርጦበት ነበር ልደውልሎት ነበር።
አዎ አዎ
እያስቸገረን ስለሆነ ነው ዛሬ ስለ እሺ September- እሺ መስከረም 19 ሄዶ በ22 መመለሻ ነበር ያሉኝ አይደለ?
አዎ አዎ
እሺ፣ የዛ ቀን ጠዋት እ፣ አንድ ሰዓት ከአስር የሚነሳ በረራ አለን። ሁለት ሰዓት እ።
ከአስር የሚነሳ በረራ አለን።
እ።
እ፣ አራት ሰዓት ከአርባ የሚነሳ አለ። ስድስት እ፣ ሰዓት የ- ከሀምሳ ሁለት ሁለት እና ሰዓት- የሁለት ሰዓት ከሰዓት የሁለት አይደለኝ እሱ የሁለት አካባቢ
አዎ፣ ቼኪን እ?
አንድ ሰዓት ምን አልክ ቼኪን አንድ ሰዓት
እኮ እሱን አድርግልኝ እሺ እሺ፣ እንዳይ- መመለሻዎትን ልንገሩት።
እሺ
መመለሻ ከዛ የሚጀምረው አራት ሰዓት ተኩል ነው።
አስራ አንድ ሰዓት ከምናምኑን አድርግልኝ አስራ አንድ ሰዓት ከአስር መሰለኝ ከሀያ አምስት አለ አ- አስራ አንድ ሰዓት ከሀያ አምስቱን እሱኛውን ላድርግሎት።
አዎ እሺ፣ አንድ ደቂቃ እያስኩሎት ነው።
እሺ እሺ
እ፣ አጠቃላይ ደርሶ መልስ ዋጋው ሰባት ሺህ ሁለት መቶ ሰማንያ ዘጠኝ ብር ነው።
ግን ሰባት ሺህ ሁለት መቶ ሰማንያ ዘጠኝ ብር ነው።
እሺ እሺ ሊያዝሎት አዎ አዎ ማን ልበል ሙሉ ስሞትን?
ሲሳይ ብሩክ
ሲሳይ ብሩ።
ሲሳይ ሀሎ